ሄሎ
ሄሎ ምን ላይ ደረስ? ምን ላይ ደረስ?
TeamViewer የሚል free download license አለ። ምን አለ መሰለህ እ TeamViewer free download የሚል አለ፣ remote access የሚል አለ። ቲም ቪወር ቢዝነስ ፍሪ ፍሪ ፍሪ የሚለውን ተወውና ዝም ብለህ TeamViewer download ብቻ download ላድርገው እሱ አይደለም። አድምጠኝ መጀመሪያ TeamViewer download ብቻ ብለህ search ስትለው የሚመጣውን ልነግርህ ነው።
ቆይ እሺ፣ ቆይ አንዴ ጠብቀኝ።
እሺ ቲም ቪወር ዳውንሎድ ቪወር እ ቪወር እሺ፣ ዳውንሎድ እሺ፣ click ስታደርገው ምን ምን መጀመሪያ ላይ የመጣው ምንድን ነው የሚለው? TeamViewer latest
ኧረ no no latest version የሚል አልመጣም። ቲም የለም ቪወር ኧረ latest version የለም
spelling ልንገርህ። እሺ፣ ቴሌግራም ላይ ልጻፍልህ። ማን ኧረ አለ ልክ የማን ነህ።
አለ እኔ እየመጣ ነው። TeamViewer T E M እ ቪ አይ ደብ ኢ ደብሊው ኢ እ R እ space ከዛ download
አ download space አድርገህ download click አድርገው። እስኪ search በለው። search ስትለው
እሺ እሺ sponsored የሚለው ብሎ ከሱ ስር ምን አለ?
ይኸው እሱን ስከፍተው ምን እንደሚመጣ ታውቃለህ? ብልዬ እ እ እ ሮቦት ይልና የሆነ application ምናምን የሚለው እንጂ ምንም የለም። IP address ይሰጥሃል።
እ ከዛ
ወይም TeamViewer latest version የሌለ TeamViewer latest version ክሊክ ክሊክ የሆነ
እሺ ቪወር የማ- የማን አለ? አንተ-
ምንም እኔ እኮ እያልኩኝ ነው። ላስስት ላስስት እሱንም እኮ ቅድም ነግሬህ ነበር።
ቪወር ላተስት ቨርዥን ክሊክ አድርገው እሱን እና
ይኸው ሰርች አድርጌ ቲም ቪ- ይኸው ጤና ይኸው ምንም እስኪ ጤና እንትን አለሽ እስኪ ልጋ አለ የጤና ስል ስልክ ልስጥሽ።
ሀይ በይኝ በዛው ካለ ሀይ በይኝ በለ
አ- ጥላ ስልካለሽ ጥላ ስልካለሽ ሀይ በይኝ እያለሽ ቴሌግራም ላይ ቆይ እሺ ጥላውን አንዴ ዝጋውማ እደውልልሃለሁ መልሼ።
ችግር የለም ዝም ብለህ አውራኝ። ቢሮ ነው የደወልኩት ለዛ ነው።
እሺ ይኸው TeamViewer download የሚለውን ስነካው ማለት ነው እ ወይ እ ሌላ ቦታ ላይ check ካላደረኩት አላውቅም።
ምን የሚል እዚህኛው ነው ላይ የሚመጣው?
dot com search ብሎ ማለት ነው የሚያመጣው page ምንም እ የማይነበብ ነገር ነው። TeamViewer ስለሆነ እንደውም ይሻላል።
በቃ ልላክ ቴሌግራም ላይ እያንዳንዱ እንትን ብትላክ ልላክልህ። ሀይ በይኝ ተው።
ቆይ አንዴ ሀይ በይ በእናትሽ። እሺ ቆይ ሙዜ ቀይሬያለሁ። ቆይ እስኪ ይሄኛው ማውዙን ውስጥ ነቅላ ነቀላችሁ እዚህ ኮምፒውተር ይህ ነገር አልተጫነም እንደ እዚህ ጋ ያለ አይበራም ይሄኛው አይበራም እንዴ እንዴት አልተሳካም እሱ ሀያ ልሽ
አላለችኝም። ያንተ እኮ አለኝ ግን ልላክልህ አንተ የእኔ ስለማይታይ ነው ዋይፋይ ያስፈልገዋል ስልኬ ለዛ ነው አንተ ላይ ያደረግ በካርድ አይሰራም ኧረ ስማ። ይሄ ነገር ጥለኝ ሰማኝ ነው ቲም ቪው እሺ።
ዳውንሎድ ስለው ራሱ ማለት ነው ጎግል ላይ እንትን አያደርገውም አያመጣም የሚ- የሚ- የሚለኝ እንደውም የሚል- የሚል ነው የሚልህ ካለ የሆነ አባው ዚስ ፔጅ ምናምን ብሎ ኔትወርክ ምናምን ብሎ ቆይ አሁን ጤና መጣለች ወይም ደግሞ እንደዚህ ብለኝ አሁን ሰርች አድርግሽ ወይ ምን አሁን የላኩትን በጤና
በጤና አሁን ልክ ይችላል
ኮፒ አድርገውና ይሄን ይህን click ስታደርገው
እሺ ወይም Firefox ላይ ልፈልገው እስኪ።
አይ፣ ኧረ Chrome ላይ እኔ እኮ Chrome ላይ እየገባሁ ነው አሁን ያየሁ ነው የምነግርህ
password ነው እስኪ። ይኸው እንድታምን ብዬ ጤና ራሱ እያየች ነው እንትን እያደረኩ ያለሁት ግን እም።
ወይ የኛ ኔትወርክ ይሁን አላውቅም።
ምንድን ነው የሚለው ልክ አሁን የላኩትን ኮፒ ብለህ Chrome ላይ አለው እኮ ይሄ search።
እኮ ቀላል ነገር እኮ ነው። Chrome አዎ።
ላይ search ታደርገው ማለት ነው። ጎግል እንትን ይመጣል። ገና እኮ ነው ይመጣል። TeamViewer ከዛ product solution resource ምናምን ይመጣሉ። ወደ ታች ስትመጣ የ Window የ Apple እ?
ምናምን symbol ኦች አሉ። ወደ ታች እንትን ላይ- ሪፖርቱማ አይሰራም። ይሄ ኔትወርክ ምልክት አለ አይደል እንዴ? ይኸው አሁን የሰካ ነው አዲሱ ኮምፒውተር ከአዲሱ port ጋር ነው።
ኧረ የለውም።
አዲሱ no no no አይደለም ከድሮ
በሮ port ነው እንትን ብቻ ማድረግልህ አየ ኔትወርክ የለም ማለት ነው። ያማ on አልሆነም ገና እኮ VPN ኑ ጋር እኮ ገና ነው። ይህ ነው ስትል አሁን እኮ license ብቻ ልጨምርልህ ነው እንጂ ኔትወርክ ልንቀይር አይደለም። እ? አዎ የኔን እሺ እሺ ልንገርሽ ሀምሳ ማለት አምስት ዜሮ ስድስት ማለት ነው ስድስት አስራ ስምንት አምስት ሰማንያ አራት እዛ ደግሞ W password አዎ እ ነገሩኝ እሺ ቆይ አንዴ አ ስድስት አ ቆይ sign አርግ ላርግ sign up ላርግ አያስገባንም እሱ አዎ ቆይ sign up ላርግ አንድ ደቂቃ
ሌላ